መሠረተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ ጥር 20 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ቅዳሜ ጥር 20 ቀን 1152 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ በመጋቢት ወር 2015 ዓመተ ምህረት የሳተላይት ስርጭቱን ከጀመረ ስምንት ዓመቱን ጨርሶ ዘጠነኛ ዓመቱን ይጀምራል።
ስርጭታችን እንደተጀመረ በግንቦት ወር 2007 ዓመተ ምህረት ወያኔ ከግብጽ መንግስት ጋር በማበር ናይል ሳት ፕሮግራማችንን እንዳያስተላልፍ አድርጎ ለሶስት ወራት ተሳክቶለት ነበር። የህዝብ ጠላቶች የትግላችንን ለማሰናገል የሚያደርጉት መፍጨርጨር ይበልጥ አጠናከረን፣ ይበልጥ አድማጭ አፈራልን እንጂ ቅንጣትም ሸብረክ አላደረገንም። እያበረታቱን አብረውን ከተጓዙት መካከል የአገር ፍቅርን፣ አርበኝነትን፣ አንድነትን፣ ፍቅርን ወዘተ በሚመለከት የተለያዩ ግጥሞችን ዘለዳው በሚል ብዕር ስም የሚልኩልን ታላቅ ገጣሚ አንዱ ናቸው። ከዘለዳው ተልከውልን በመሳሪያ ብቻ በተቀነባበሩ ኢትዮጵያዊ ጣዕመ ዜማዎች ታጅበው የቀረቡትን የተለያዩ ግጥሞች በዛሬ የግጥም መድብል ፕሮግራማችን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል።
የዓለም ምስጢር ገላጭ ብልብልብል የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው ምን አለ እንደ ብዕር ሁሉን አባሲ የደስራ ሞጋሽ የክፉ ወቃሲ ምን አለ እንደ ብዕር ኃይለኛ ጦረኛ ለወደደው ፈዋሽ ለጠላው መርዘኛ
አዎን አዎን ኢህአፓ ነኝ። አዎን ኢህአፓ ነኝ። ለተናቁ ዜጎች እደጅ ለተጣሉ ለተገፈተሩ ረዳት ላጡቱ መብታቸው ተረግጦ ከቤት ከቀያቸው ለተባረሩቱ ጥንትም ሆነ ዛሬ የተነሳንበት የቆምንበት ሐቁ አስመሳይ ታጋዮች ጠንቅቀው ይወቁ። ሰው ነው መሰረቱ የትግላችን ሊቁ። ሰውነት ሲዛባ መብት ሲቀለድበት አድበን አናይም እንዲያው እንደ ዘበት። ደሃ ነው ተብሎ መንገድ ከሚጣለው የሚበላው ካጣ ቤት አልባ ከሆነው በየጎጆው ገብቶ ከተከረቸመው በረሃብ ከሚታሸው መንገድ ላይ ተወልዶ መንገድ ላይ ካደገው ምንጊዜም ኢህአፓ የብሶት ተጋሪ ከጎኑ የሚቆም ነው።
የግፉአን ዜጎች መብት እስከሚከበር ቢፈለጥ አጥንቴ ቢንቆረቆር ደሜ ለአዲስ ስርዓት ልምላሜ እያልን የምንዘምር ኢህአፓ ነን እኛ በትግል ገድላችን ምንም የማናፍር ያልተሞዳሞድን ያልተንበረከክን ለንዋይ ለጥቅም ለህዝብ በጎነት ዘወትር ምናልም አሰሱን ገሰሱን ገለመሬ ኮተት የማናጠራቅም ደሃን ዘርፎ ክብረት ድሎት የማናልም ምንጊዜም ከጭቁን ጎን ቆመን የምንታይ በትግላችን ሰልፍ ጠንካራ ኢህአፓ ነን በሸረኞች ሴራ የማንጠለፍ ኢህአፓ ነን እኛ በአገር ህልውና የማንደራደር ቆርጦ መፋለምን ልምዳችን ያደረግን ላመንበት ነገር ምንም የማንሻ ቆመን ለመመልከት ስትፈራርስ ሀገር አዎ ኢህአፓ ነን በየእስር ቤቱ ደማችን የፈሰሰ በሜዳ ባስፋልቱ ስቃይ የተቀበልን በነውረኛ ገዦች በየዘመናቱ ሙጥኝ ብለን ከሐቅ ለዘላለማዊ ድል ለህዝብ ነጻነት ለሀገር ጥሩ ምስል ስንዋደቅ የኖር አንጃና በታኘን ቁም ነገር ያላልን ጽናት የታደልን በቃላችን የቆምን አዎ ኢህአፓ ነን። መስሎም ይታያችሁ ፖለቲካ ገንዘብ፣ ፖለቲካ ሹመት ተማሩ ካለፉት እየተዋረዱ ወህኒ ከተጋዙት ሰርቀው በቁዘማ በፍርሃት ከሚኖሩት ህዝብ ባዩ ቁጥር ከሚበረግጉት ስለዚህ ታገሉ ከኛ ጋር ሆናችሁ ታመኑ ለህዝቡ ይርካ መንፈሳችሁ ለገዢ የማይሰግድ መለያው ጽናቱ ኢህአፓ አለላችሁ።
የሰፈሬ ልጆች የሰፈሬ ልጆች የጥንቱ መንደሬ ፊቴ ድቅን ሲሉ በአዲስ መጥተው ዛሬ ዘበርጋ ሱቅ ከበን የምንጫወተው ሰቀቀን ሆነብኝ ሁሉንም ሳስበው ዳቦን ሰንጥቆ በዘይት በስኳር ሲሰጠን ዘበርጋ ስንላክ ሩጫው ነበረ ከሱ ጋር ዋጋው በጣም ትንሽ መጣኝ ነው ላቅማችን ከብዬ ጨዋታ ከተራረፈችን አስቴም ገዝተንበት ግማሹን በልተነው ግማሹን ለእህታችን ወደ ቤት ስንሄድ ይዘን በኪሳችን ለጉድ ነበር ያኔ መተሳሰባችን። ተሻምተን መብላቱ ድብብቆች ሳይኖር አንተ ትብስ ብለን ኖረናል በፍቅር ለኔ የሚሉት ጉዳይ ለራስ የሸሸጉት ምንም ነገር አይኖር የሚደባብቁት ሁሉም በጋራ ነው ለጋራ ለሁሉ ቢመጣ ከለቻ ቢመጣ በኃይሉ ከጃለታ ንፍሮ ካጥራደው ሽምብራ ከሀጎስ ጥብኛ ተሰጥቶን በተራ ያለው ተሰብስቦ ሲሄድ በየቤቱ ሁሉም በልቶ ጠግቦ ያ ነበር ልጅነት ያ ነበር ትዝታ ጊዜ የማይሽረው የሰፈር ጨዋታ። ይህም አጉል ባህል ተሆኖ ነው ወይ የተዘመተበት በሰፈሩ ላይ? የቱ ነው ጥፋቱ እንዳይኖር የሆነው ሰው በፍላጎቱ? የግል ከርስ ብሶ ነጥቆ ሰው መብላት መፋቀር መዋደድ ተንቆ አንድነት በየቤቱ ገብቶ ችጋርና ደዌ ሲፈተን ማንነት ሲፈተን ህላዌ ከበሮ ጠፍሮ ዝላይ ወደ ሰማይ ጉሮ ወሸባዬ ማን ወዳቂ ማንጣይ ጥቂቱ ተደሳች አብዛኛው አዛኝ ማን አረገው ጥጋብ ፍርሃትን ፈታኝ እኒያ የጥንቶቹ ቢያረጁም ቢሞቱም አጥማቸው ይዋጋል ከቶ አይሆንም ምቹ የግለኞች ሲሳይ ሌባን ማሰንበቻ ምንደኛ ለቅላቂ የሰው መዛበቻ አይሆኑም በጭራሽ የሰፈሬ ልጆች አላስተማሩንም የዚያን ጊዜው ሰዎች ሽማግሌን ማተር ወጣትን መጨፍጨፍ ወዴትም አያደርስ ይተካል በስሩ ምትክ ሆኖ የሚደርስ ስለዚህም የጃለታ ንፍሮ ያፍራደው ሽምብራ የአጎት ጥብኛ ተካፍሎ መብላቱ ዳግም ሊያንሰራራ ታድሷል ብሂሉ አለ መሰረቱ እንዲከበር ሰው እንዲከበር ቤቱ አራዊቱ አጋዚ ማስተዋል ያቃተው መገንዘብ ከሌላ ጠባብ ነፃ ወጥቶ አይሆንም ከለላ ጠላት ከወዳጅ ሳይመሻሸጉ ወዳጅ ከዘመድ ነበረ ወጉ ወሬ ለቃቅሞ ሊል እንጂ ልም ልብ አያሞቅም ጠይ ቢስም የፉከራው ቃል አንድ ሆኖ ገጥሞ ዘርአፍ በሆታ ዘርአፍ ባታሞ በራስ አቅራርቶ ፈሪ ጎትቶ በስሜት ገመድ ጠፍሮ አብቶ እንዳዶ ከብሬ ዘወትር ሃይበል ግማሽ በሽቶ ግማሽ በከሰል ግማሽ በከርቤ ግማሽ በሰንደል የባንዳ ጀብዱ ኩራት ሽለላ ሁሌ ያንት ባሪያ ያንተ ቡችላ ታማኝ አገልጋይ እንቅልፍ የሚያጣ ዜጋን ሊያዋርድ መብት ሊያሳጣ ባለመግላሊት አይነ ርግብ ቆቡ ለሆዱ ናሪ ሰላም ሰበቡ ሰው መሳዩ ሰው አውሬ ጨካኙ መልሶ ረጋጭ ወድቆ ካገኙ ምስለ አራዊቱ ባላጋዜ አርማ አልሞ ተኳሽ ዜጋ የሚያደማ ቆዳው ነው እንጂ የሰው የሰው ውስጡ ካውሬ ነው የተሰራው። ይህ ማንነቱን ፊት ያልተረዱ የሚያውቅ መስሏቸው ቀርበው ተጎዱ። በግንባሩ ላይ ወይ በጀርባው ሰደው ካላዩት ጥይት ልከው የአውሬ አካላቱን ማን ሰው ሊያውቀው? ዘርአፍ መኩራሪያው ዘራፍ ውጨቱ ጸንቶ ሲያገኘው ሰው ባንድነቱ ፈርጥጦ ጠፊ መቃብር ቤቱ ወዳጅ ከዘመድ አጨባባጭ ለሰብአዊ ክብር ዕውቅና ሰጪ ዘርአፍን ሽሮ ታግሎ ነፃ አውጪ ግብረ ጀግና እንጂ ፈጽሞ አይሆንም ተለማማጭ ሰጋጅ ላረቡ ሰጋጅ ለነጭ
ተግባር የየለት ነው። ፈጽሞ አትሞኙ ጊዜ አለን ብላችሁ ተግባር የየለት ነው ስሩ በጊዜያችሁ። ነገ ሰራዋለሁ የሚሉት አባዜ ስሜት አዋጅ ነው አማላይ ነው ጊዜ። ያልተሟላን ነገር በሀቅ እምነታችሁ አሁን አድርጉት ዛሬ ነው ጊዜያችሁ። ማሻገር አይበጅም የዛሬን ለነገ ከነገ ወዲያ ይሆናል እያፈገፈገ ሊያዝ የሚችለው በእጃ ከፍ አድርጎ ይፈነጠርና ጊዜን ተገናርጎ ላይደረስበት ኩት ኩት ከኋላ ካመለጠ ጊዜ አይኖረውም መላ በግንቦት ጭፈራ አስቀምጦ ሰኔን አይበጅም ማየቱ ሩቅ አድርጎ ሐምሌን ሰማዩ ሲደምን መብረቅ ሲያጉረመርም ቀድመው ያልሰሩት ቤት ዝናብ አያስጥልም ቦይ የሌለው ውሃ ያሸሸው ጥራጊ ለሰው ልጅ መከራ ለሕይወቱም አስጊ ተሳክኖ ገዳዩ ለቅስፈት እየመጣ በጊዜው ካልጸዳ በጊዜው ካልወጣ ጨርሶ አትሞኙ ጊዜ አለን ብላችሁ ተግባር የየለት ነው ስሩ በጊዜያችሁ
የማን ልጅ መሰለ የተንተከተከው ደሙ ዘሩን ቆጥሮ የማን ልጅ መሰለ ደንቆሮ ወያኔ ድፈነው ጆሮህን ድሮም መስሚያ የለ የሎሬት ጸጋዬ ጃጋማ ኬሎ የኢትዮጵያዊነቱን አርማ ካስማ ተክሎ የሚያርበደብድህ ያሳጣህ መኝታ የቢሾፍቱ ልጅ ነው የአዲስ አበባው ልጅ ነው የደቡቡ ጀግና ሀዲያ ከምባታ የወልቂጤ ልጅ ነው ሲዳማ ወላይታ የከፋ ነው ልጁ ደሙ የጀግና ሰው የሰላሌ ልጅ ነው የአርሲ የሐረሬው ጀግናው ያምቦ ልጅ ነው የወለጋ ሰው የጋምቤላ ልጅ ነው ተኩሶ አይስቴው የኢትዮጵያ ልጅ ነው ግንባር አያሴው የሸዋ ጀግና ነው ያበበ አረጋይ አራሽና አምራቹ አርበኛ ታጋይ የወሎ ጎምላላ የቦረና ልጅ ነው እንኳንስ ለራሱ ለሌላ የሚተርፈው የሰቆጣ ልጅ ነው ያገው አጋመሾህ አፍ ገደፉን አጥሮ መሸሻ የሚያሳጣ የኢትዮጵያ ልጅ ነው በስሟ የማለ በሰንደቋ ራሱን የተጠቀለለ የጀግና ነው ደሙ የሚንተከተከው ይሄ ነው ወጣቱ አሻፈረኝ ያለው የከፋ ጀግና ነው የአባ ጅፋር ልጅ ለኢትዮጵያዊነቱ አይሻም ማስረጅ ከረፈፍ ወያኔ ከቶ አይሆንልህም መኖር ወጣት ገሎ መሸጥ መለወጡ ዶላር ተቀብሎ ኢትዮጵያን ሸንሽኖ ህዝቧንም ከፋፍሎ ገደልኩት ያልከው ህዝብ ጨረስኩት ያልከው ህዝብ በልጅ ልጅ ሲመጣ ተሐድሶ አድርጎ እንደገና ሲያብብ አትፈራ ምን ታደርግ አትደነግጥ መቀመጥ አይቻል ወይ ሸሽቶ መሮጥ መንገድህ አንድ ነው ታጥሯል በዙሪያው አማራጭ የለህም አስረክብ ስልጣኑን ለጨፈጨፍከው በነመለስ ቅዠት ተጠናግሮ መክረም ለነ ኃይለ ማርያም ለወያን ያልበጀም ግብር የበላ ሁሉ ተዋዝተህ ከመሞት ከህዝብ ጋር ቆመህ ለወገን ተሟገት የሚሞተው ህፃን የምትሞተው ወጣት የሌላ አይደለችም የኢትዮጵያ ልጅ ናት ደሟን የሚበቀል ደመላሽ ሰው ያላት ይጠፋታል እንጂ አሳቢው ጠላት ኢትዮጵያ ትጠፋም አስራት እንዳሉት የገሞራው ትዝብት በረከተ መርገምት የደብተራው ራእይ ሐቀኛ ትንቢት ትግል ሞቶ አልቀረም ያን ጊዜ እንዳሉት ያብባል ያሽታል አልፎ ዘመናት ድል ለኢትዮጵያ ህዝብ
አልኩሃ ግላዊ ተፈጥሮን በህብረት ለውጠ ተረራርቶ ኑሮን ማህበራዊ አርገ ሀገር ቋንቋ ኑሮ ባህል ደንብን ሰርተ ሃይማኖት ገንብተ መንግስትን አዋቅረ የኖርክ ተፈርተ የኖርክ ተከብረ በዘመን እይታ እኩልነት ጠልተ የግለኞች ስርዓት በላይ ላይ ጭነ መኖር የምትፈልግ አምሮተኛ ሆነ ለራሱ የማያውቅ የጠላት ዶቃ ከርፋፋ ሞኝነ አልኩሃ ምን ትሆን አንቺስ አንተስ ብትሆን የሰጡሽን ጸጋ እናውና በው ንቀሽ ረግጠሽው አድብተሽ ገለሽው ለራስሽ ፍላጎት የዘመናቱን ቅርስ ለበዓል ሸጠሽው እሽኮለሌ የምትይ ደስታሽ አድርገሽው አንቺም ሀገር አለሽ አንቺም ወገን አለሽ የወደቀ ከደጅ ያለ እድሜው ተወልዶ ያለ እድሜው የሚያረጅ ወገን አለሽ አንቺ ተራቢ ታማሚ ጎስቋላ እህት አለሽ ከውሃ መውረጃው ከቦዩ ጥግ ስር የምታድር ተደፍታ መኖር የነፈጓት እኩል ከሰው ተርታ አለሽ በእርግጥ እህት አለሽ የወደቀች ከደጅ በተርፍ የምትታይ ባውሬ የምትፈረጅ ርዋት የምታለቅስ አታ የሚበላ አታ የሚቀመስ ነግበሌ የማትይ በስሜትሽ ነው ላይ ጥሩን የማታውቂ እንቶ ፈንቶ ተረብ አጉል ወግ ጠራቂ አልኩሽ ሀሳብ እንትሆኝ አንተስ አንቺስ ብትሆኝ በለዘዘ ቆዳ በጅማት ወጣሪ በእርጥቧ ጨብጫቢ ከበሮ ደላቂ ባጥንት ስብርባሪ ዘሎ ፌሽታ አድራጊ ለስጋ መታሪ ስልጡን በማጭበርበር በኑሮ ፎጋሪ ሩቅ አላሚ ሰው ግን ከቅርብ አዳሪ ላም ከማይውልበት ኩበትን ነቃሚ ድምጽ በሌለበት ንጹህ ዜማ ሰሚ ታቦት በሌለበት ቤተክርስቲያን ሳሚ እምነቱ ሳይኖረው ቁርአን ቀሪ አሰሚ ያልሆነውን ሁሉ መሆንን የሚሻ ስጋ ሲዩት አመድ አይረብ የተልካሻ አልኩሃ ምን ትሆን አንቺ ሳንተ ስትሆን የተዘራብህን ይህን የጥፋት ዘር ነቃቅሎ መንግሎ ለመጣል ከማበር እንዳይንቀሳቀስ ሌላውን ጠፍረ ባሉባልታ ሰክረ በሐሰት ቃል ከስረ ያቅም የለሽ ለቅሶ ቲያትር መሰለ የእጅ አዙር ደባህን የምትፈጽምበት በችግር በጭንቀት እያየኸው ሲሞት ከውስጥ በሚመነጭ ህቅታ አንደበትህ እንዲገታ የምትፈቅድ የዘመን መርገም ትነ የታሪክ ሁሉ ትማታ አልኩሃ ምን ትሆን አንቺስ አንተስ ብትሆን ለሀገር የሞቱትን ገድላቸውን ደባቂ በአፍሽ ሁሉን አዋቂ በአንደበትሽ ተራቃቂ ወሬ ፈቺ ወሬ አሻሪ ወሬ ጠራቂ በቁም ነገር ዘባራቂ በአንደበት ተመጻዳቂ የዘመን ውስጥ ትንግርት የዘመን ውስጥ ጉድ ቅድስት ኢትዮጵያን ሰድበሽ የተጠጋሽ ከነገድ የትውልድን ገጽታ አጥፊ ውላጅ የዛር ፈልፈላ ወገንን ገሎ ጥሎ እጅ ታጣቢ ሊበላ ድንቄም አልኩሻ ምን ትሆኝ አንተስ አንቺስ ብትሆኝ ሰብል አጥፊው አራሙቻ ተነቃቅሎ ይጣል ሳይሆን ግቻ ማሳውን ጠባቂ ገበሬ ይደግ ይመንደግ በሀገሬ ብለህ የማትል ገመሬ ደግሞ ላንተ ነገ ዛሬ ደግሞ ላንተ ነገ ዛሬ ቅድስት ሀገሬ ኢትዮጵያ አትውልም ከገበያ ጠላቴ በመሬቴ እንዳይራመድ ምርኩዝ አልሆነውም እንዳይንገዳገድ አንድ ለአምስት ጠርናፊ ነገረኛ ተስፋፊ ይጥፋ የማትል በጅልነት እየተጠቃ በጅልነት የሚሞት ጅል አልኩሃ ምን ትሆን አንቺስ አንተስ ብትሆን አልኩሃ
ጊዜ ማራቶኑ ጊዜ አዲስ መሳዩ በሰው ያላግጣል። በሰኞ ማክሰኞ በአንድና በሁለት እየተጠቀሰ ይከንፋል ይነዳል። ዝናቡን ካልጣለ ገላን ካላራሰ ነፋስ ሕይወት ሊሰጥ በአግባብ ካልነፈሰ ፀሐይ ግር ብሎ ራስ ካልጠበሰ ትላንትና ዛሬ ሰኞና ማክሰኞ ክረምትና በጋም ልዩ የሚያደርጋቸው ምንም ነገር የለም። ትናንትን ለማወቅ ነገን ለመተንበይ የሚጨበጥ ነገር ያሻዋል የሚታይ ምስክር የሚሆን ቆሞ በዛሬ ላይ እንዲያው በጭፍኑ በጊዜ ማመኑ ከንቱ ጉንባ ጠጣ እምባን ያልቋጠረ ደረቅ አይን ያሳጣ እናም ጊዜ ያልፋል እስኪያልፍም ያልፋል ሰዓታት በቀናት ቀናት በሳምንታት ሳምንታት በወራት ተደማምረው ታይተው ተብለው አመታት ወቅት ተሰኝተው ተቆጥረው በልኩ ወዘ አልቦ ፋይዳ እየተደመሩ እየተተካኩ ድግግሞሽ ወተስቦ በሂደት ብሶትን ምሬትን ተቀምጦ ማየት ቋሚም ተቀማጭም እኩል ሰው ተብሎ ይታለፋል ሕይወት በአእምሮ ተመርቅኖ በተስፋ ታሎ ቀዳዳ ማድጋን ባናት እየሞሉ ከስር ውሃው ጎሎ ትላንትና ሄዶ ዛሬም ተሰናብቶ በነገ ማንጋገር አዲስ ተስፋ አምጥቶ ኩነኔን ለዛሬ ወቀታን ለአምና ሸልሞና ትቶ እንዲህ ነው ነገሩ ሁሉንም በወቅቱ ካላሰማመሩ ጤናና ሰላምን ቀድመው ካላበጁ ዘመን ኃላፊ ነው በአመት ሲያንጎላጁ ለዚች ምስኪን ዓለም ለዚህ ብኩን ሕይወት መላ ካላበጁ ስራንም ትግልንም ባንድ ካላቀናጁ ይቆጨዋል በኋላ በገላ ሳረጁ ገዳይን ከጫንቃ በንኮኳ አስቀምጦ ለመግደል መጓጓት የማይሞት ስካር በከመክፈር እየሳሙ በጥቃት ማዋጨር ለዘላቂ ሰላም ለዘላቂ እድገት ትግል መፍትሄ ነው ለሙሉ ጤንነት ለአጠቃላይ ገላ ከራስ እስከ ጸጉር አንዱም ሳይዘለል እስከ እግር ጥፍር ጊዜ ማራቶኑን ሳያቆም ሩጫ ወደፊት ብቻ ነው መለስ ቀለስ አይኖር መካደም በበርጫ
የጀግና ነው ቤቱ ተዋቆ ተናግሮ የተሰራበቱ የበደለው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆ አፈር ቤት ጎዳናው መጓዣው ያማረው በአስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጁ ግቢ ሽቅ ስድስት ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተሰፍሮ ባናቱ ባናቱ ከሚያዝያ አንስቶ እስከ የካቲቱ የሚታወስበት ተሰርቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ካቃተ ባገሩ ይጨሳል፣ አቧራው ይገለባበጣል፣ የላዩ በስሩ ይቃጠላል እንጂ ይጨሳል አፈሩ። የማን ሻጭ ከላዩ የማን ደም ከስሩ። ማን አለ በቤቱ የሚሰራ ሞትን አድቦ ተቀምጦ ዝንት አለም እየየ ዝንት አለም ውርደት የአባት ሞት ታለፈ የታላቅ ወንድም የእናት የእህት ያጎት ይችን ቀን አንገቴን ደፍቼ ልለፋት በሚል አጉል ሰበብ በሚል አጉል ንጸት መቆየት ደግ ነው ሁሉም ታለፈና ሀገር ሞት አየናት ጭራሽ እንደገና አረንጓዴ ቢጫው ቀዩ አላማችን ተንቆ ተዋርዶ ወድቋል ጀዋያችን የአድዋው አርበኞች የማይጠው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ ሀገር ሸጠ በሰው ተደብቆ ምድሩን ተበተበው ቤቱን አፈረሰው እጅ አንገትን አንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጨሳል አቧራው ይገለባበጣል የላዩ በስር ተዋቅሮ ተማግሮ የተፈራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም የሀገር ስሪቱ ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰሩበቱ በቀላል አይፈርስም የሀገር ስሪቱ
አብረን እንነሳ። ችግራችንም አንድ ህልማችንም ያው ነው፣ አንዱን ከሌላኛው የማንለያየው ማጭበርበር፣ ማታለል የማያስፈልገው እውነተኛው ትግል ህይወት ጠያቂ ነው። የትም ሸሽቶ አልወጣ ያለው ባገሩ ነው። የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ አንደኛው ባጠፋው ሌላው ይወቀሳል፣ ሌላኛው ባለማው ሁሉም ይወደሳል። አንድ ነው እጣችን ወይ መልማት ወይ መጥፋት በሌለ ነገር ላይ አያሻም መጓተት። እንቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል። የለየላቸውን የሀገር ጠላቶች እያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ። ነጻነት ክንጠብቅ ለሀገር ተሰውተህ ተማመን በህዝብህ ተማመን በራስህ። ኑሮውን የሚያከብር እምነቱን ያጸና ህይወትን ለማደስ አይፈጥርም ችግርን አይለግምም በራስ ራስ የራስ ሌባ ከሆነ ሰራቂ ቢያስመስልም እንኳ ሊሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረግ ሲል ተጨንቆ ትግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል? ባፉ ወርዶ ጠምዶ በጥላው ይሸሻል። ካልታመመ መቀር ጤናው ካልተነካ ወሸንፈር ላይ ቆሞ ማንም ሰው አይረካ። ትግሉ ሰው እያሻል አገር የሚሰራ ለምን ዞር በል አትበል እንዋል ባተካራ። ለማይቀረው ነገር ህዝብ አውቆ ሲነሳ እውነቱን ተረድቶ ለሚያስተካክለው አቧራውን ጠርጎ ቅጠሉን ጎትቶ ገፍትሮ ድንጋዩን ነቅሎ ተክሉን ጉቶ ምን ያቀዣብራል የባጡን የቆጡን ጊዜው ደርሶ ሊታይ ሁሉም ሊያውቀው ልኮን የተቆራኘ ነው እጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ ይልቅ ህዝባችንን እናብቃው ለክብሮ እንደ ሰው ሰው ሆኖ ይኖር በሀገሩ ደረሰሽ ወይ ፖስታ? ደረሰሽ ወይ ፖስታ የላኩት አልቅሼ ጭንቀትን ቅሬታን ወቀሳን ጠቅሼ የዘመን ትዝታ ታሪክ አስታውሼ ልክ አልነበረም ወይ ያልኩት ነገር ሁላ ደግሜ የጣፍኩት የሞተልሽ ሞቶ የገደለሽ በላ ሲባል መቆየቱ እኔም ስል መክረሜ የሰማሁት ሁሉ ነው እንዴ በህልሜ ለይቶ ለማወቅ ያጥበረበረውን አይን ሆኖ መራጩ ቀልብ የሚስበውን ስሜት ሆኖ ዳኛው እይታን ሰራቂው ማን ሰው ሊል ይችላል ምላስ እንደሆነ ዘራፊ ነጣቂው አፉን ከፍቶ ካለው ከጅቡ አስበልጣ ፈርተሽ ኑሪ ብሏት ነፍሴ ትፈራለች በጉንዳን ደንግጣ ምኗ ነው የሚፈራ እሷ ለራሷ ሟች በግር ተደፍጥጣ አያስገርምም ወይ ድንበራው ቀልባቶ የሚቆረጥምን የሚያኝክን ትቶ ለጉንዳን መፈርጠጥ ጅብን አስተኝቶ ፈቺ በጠፋበት ቅኔ ቢዘረፍ በየትኛው ዳኛ ህግ ሊተገበር ፊደል ሊገደፍ የማይታሰርን እያሰሩ በቃል ስሙን በማላላት ወርቁ መች ይፈታል ሰው እንደጠፋበት በታችም በላይ እንደምን ሰው ይሆን በቡድን አባይ እንዴት እውነት ይውጣ እንዴት ሀቅ ይታይ አክብሮ አስቀምጦ ገዳይ በግዳይ ለእድልሽ ላልቅስ እንዳለው ገሞራው የኔም ሮሮዬ ሁሌም ለድልሽ ነው ባለመታደልሽ ጊዜሽ መባከኑ በግብ ስትማቅቂ ሀብት ስታዘርፊ ልጅ ስታሰርቂ አሳድገሽ ለሰው ስታደርጊ አገልጋይ ለዚህ ነው እንባዬ ኮለል ሲል የሚታይ ለሀድ ነው ቀጣይ ነው አብሪ ነው ትግላችን በፍጹም አይቀርም ወሬ የሆነው አቅባችን ፈርተሽ ኑሪ ብሏት ነፍሴ ትፈራለች በጉንዳን ደንግጣ ምኗ ነው የሚፈራ እሷ ለራሷ ሟች በግር ተደፍጥጣ በወይራ ከዘራ ይሆን ብለን በጎ ሸሽተን በስደት ርቀን ከዘመድ ርቀን ከቤት ስናሰማ ግፉን መከራ ስቃዩን በውርጭ በፀሐይ በአደባባይ ቆመን እረ የፍርድ ያለህ እረ የእውነት ያለህ የሰው ምስል ይዘህ አንተም ሰው ተብለህ በሰው ሰራሽ ጥፋት የሰው ልጅ ባገሩ ታስሮ ሲንገላታ ሲበደል ሲሰቃይ በዚች በምድር ላይ ተቀምጠህ እያየህ ዝም አትበል ተናገር ስማ ምልጃችንን በሰው ላይ አትጨክን አንተም ሰው እኮ ነህ እያልን ብንጮህ እስኪደርቅ ላንቃችን ጆሮውን ደፈነው የቃል ወዳጃችን። ጸረ ጉድ ነው ጉዱ ገራፊን አምልጦ ካስገራፊ ፍርድን ፍትህ መማለዱ ቃል ወሬ ነውና ተፈጥሮው ስሪቱ መራርጦ ሸለመን አደባልቆ አንድጋ ገልቶን ከጎምቱ እኛን አስሮ ይዞ በጓዳው በቤቱ ዳኛ ሆኖ ታየ አዛዥ ሆኖ ታየ ባገር በንብረቱ ባንዳን ተጠግቶት አድርጎት የራሱ ተምነሸነሸበት በሳሎን በዳሱ ከዚህ ወዲያ ውርደት ከዚህ ወዲያ ሞት አይኖርም በምድር በነገረ ሕይወት
ከታላቅ ወንድም ጋር ከታናሽ እህትህ ለያይቶ ለማኖር ከአባትና እናት ሲደክም የኖረበት እንዲሳካ ህልሙ መች እንግዳ ሊሆን ከበታኝ ማደሙ እንደ ፊደለጭ ቆበር የሚያስተፋ ከዚህ ወዲያ ውርደት ከዚህ ወዲያ ሞት ከየት ሊመጣ ነው ሳሉ በህይወት ሰው በሀገሩ ላይ ከቆሻሻ ለቅሞ ምግብ አድርጎ ሲያጥ ተሰዶ በውርደት ባሪያ ሆኖ ሲኖር ከሚያየው ሰቆቃ ከቶ የከፋ ነገር ምን አለ የሚወራ ምን አለ የሚነገር አለን ብለን ዋሸን እንዳለው ደራሲው አለን ብሎ ማለት ራስን ማበል ነው ጊዜያዊ ሰቀላ የሀብት ማማዎች አለን አትበሉ ባትለዩም በሞት ዘርፋችሁ ስትበሉ ሰው ስታሰቃዩ ሞታችሁ ያኔ ነው የላችሁም በሕይወት ችሎታህ ሲመክን ወኔህ ጥሎክ ሲሸሽ ሐማቱማ እንዳለው አለሁ ብለህ አትዋሽ ጠላት መለመኑ ነውና ኪሳራ ይቅር ማጭበርበሩ ይቅር አጉልጉራ የለበቁን ምርኩዝ ቆርጠን እንቀይረው በወይራ ከዘራ
በራስ መኩራት ጥሩ። በራስ መተማመን፣ በራስ መኩራት ጥሩ፣ የእውቀት ምንነት ለገባው ምስጥሩ፣ ነገሩ ላልገባው ለእንደ ወያኔ አይነት ፋይዳም የለው ትምህርት፣ ፋይዳም የለው እውቀት እንደኔ ተዋጊ እንደኔ ያወቀ እንደኔ ያጠና ዓለሙን ቢፈለግ አሁን የታለና ብሎ የሚንጀባረር በባዶ የሚወጠር ይህ አይነት ወራዳ ማንም ሊሆን አይችል ከወያኔ በቀር ባልዋሉበት ሜዳ የእውቀት አባወራ መሆን ባዶነት ነው አጉል ተራጉራ እርግጥ ነው ወያኔ ካለቃው ጀምሮ ነጠላ ቁጥር ነው ተባዢ በዜሮ ባልተጠና ፊደል በጎልዳፋ አንደበት ቢቀለድም በሐቅ ቢቀለድም በእውቀት ትምህርት ለማርገጃ ለሳንጃ ለጥይት እንዳይሆን እሙን ነው ቁርጡ የመጣለት ወያኔ እንደሚለው ቢሆንማ ንቁ እውቀት ያዳበረ የሰው ሰርቆ ጌታ መች ይባል ነበረ? ሕዝብን አሰቃይቶ እድገትን መመኘት ግብራቸውም አይደል ትምህርትና እውቀት። ወያኔ ወንበዴው አስተማርኩት ያለው ውጤቱ ሲለካ ግለኝነትና ዘርፎ መበልጸግ ነው መብትን እየነካ ገዳዩ ነጣቂው ዙሪያ ገብ የቆመው ካድሬው እንዲረካ ሕዝብ ነገሩ ገባው ነቃ ጊዜ ወስዶ ተግዞ ተገርፎ ተርቦ ተሰዶ የስድቡ አለቃ መለሰ ዜናዊ በጀመረው ልማት ጨዋው ሰው ደህይቶ ሌባው ሰው ሲያልፍለት መቀለድ አይኖርም ከዚህ በኋላማ ሕዝብ እየተራበ ዓለም እስኪሰማ ከመሬቱ ተነስቶ ገበሬው ልመና በወያኔ ልማት ወጥቶ ከጎዳና ቢጣልም ከመንገድ ከጎዳና ቢያድርም ብሩህ ቀን ይመጣል በራስ መተማመን በራስ መኩራት ጥሩ በዚህ አያከትመም።
ፍቅር በትርታ
ለወደዱት ማሰብ ለፍቅር መጨነቅ ሲጨምር ትርታው የልብ አካል ሲርቅ በሀሳብ በሰመመን ጭልጥ አርጎ ወስዶ ያናውዛል ስሜት አካላትን ልኮ አካላትን ሰዶ አይንን አቦዝዞ ሰውነት ገንዞ ፍቅር ገሏት ነሽ ነው ዳግምችን ይዞ ሞቶ ነው የሚነሳ ያፈቀረ ሁሉ ካልተንገላቱማ መች ይገኛል ድሉ አፈቀርኩ የሚል ሰው ሳይሞት የተነሳ ታይቶም አይታወቅ በፍቅር ያልከሳ ለምልሞ አሸብርቆ የሚታይ ሸበላ ፍቅር እስኪይዘው ነው የሚመስል ጎምላላ እውነተኛው መውደድ የያዘው ፍቅር ባተሌ ይሆናል ሲያልም የሚያድር በስተመጨረሻ ሐሴት የሚነግሰው በሐሳብ በትካዜ ፍቅር ሰው ገሎ ነው። ፍቅር ፍቅር ብሎ ስቆ የሚደሰት አንድም ሰው አይኖርም አስቀድሞ ሳይሞት ገሎ የሚያነሳ እውነተኛ ፍቅር ሲወጣ ከልብ ተስተካክሎ ይጓዛል የምርትም ገደብ። እስከዚያው ድረስ ግን ታ ታታታ ታታ እያለ ይኖራል ባልተስተካከለ የልብ ትርታ። ፍቅርን ያላችሁ ከልባችሁ ሁኑ በጣም ተጠንቀቁ፣ በህልም ገደል ጥልቀት ቁልቁል እንዳትወድቁ።
ጆሮ ሲሰለቸው
ሰውነት ሳይታክት ደከመኝ ሳይለው ቀድሞ ስራ ቋሚው የጆሮ ታምቡር ነው። አደከመው መሰል የጨረባው ተስካር ትርኪ ምርኪ ወሬ የማይሆን ክርክር ጆሮ ተሰላቸ ባስራ ቅብጥር አካላት ሁላቸው በራስ ከወሰኑ አብሮ የመኖሩ ያከትማል ዘመኑ አንድ አካል መባሉ ከቀረ ተረስቶ ይዘጓል አንድ ባንድ ከመቃብር ገብቶ ዛሬ በጆሮው ላይ ጀምሮ አለመስማት ነገም ይቀጥላል አይኑ ላለማየት ተነጣጥለው በቁም ሲገድሉት እያየ ብሶቱን በጥርሱ ከልሎ በሳቁ ተመስገን እያለ ለቅሶን መደበቁ ለምን ብሎ ይሆን የሆነውን ትቶ ያልሆነን የሚሻ እያስደበደበው እየአባረረው በእግር ስር ተልከስካሽ መሆኑ እንደውሻ መላ ሰውነቱ በጊዜ ካልነቃ አእምሮው ከዛለ ሰው መባሉ አበቃ። በውስጡ ማዳመጥ ከሰለቸው ጆሮ ምንም ፋይዳ ይኖረው ቆዳው ተደምሮ። ስለዚህ ጆሮ ሆይ ተመለስ በስራህ፣ አታዋርደው ሰውን በባዶ አቆብቁበህ ብሎ ማስጠንቀቂያው አሁን ነው ሰዓቱ፣ ሁሉም ሳይዳፈን ሳይዘጋ ቤቱ። ምንም ባይቻልም መርጦ ደህና መስማት አሰሱን ገሰሱን ካለበት አትጎትት።
በራስህ ዝምታ አትፍጠር ገዳም። አንተ ዝም ስላልክ ወይ ስላጨበጨብክ ጆሮህ አይሰማም። ድምፅ አልባ ምት ይሁን ረቂቅ ዜማህ፣ አትውጣ አደባባይ ቁም በማህሌትህ። ያኔ ይሰማሃል አቋቋም መረግዱ ደብተራነትህ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ለመንፈስ ቅዱስ። እምነትና ጽናት ባገርህ ሲነግስ፣ ድል ለኢትዮጵያ ሕዝብ።
በሰዎች ጌጥ አጊያጭ ለሰው ሲሉ መሞት፣ መጎዳት፣ መሰዋት በመሆን ሲለወጥ ለግል ሕይወት ድሎት በእድገት ዓይን ታይቶ በመሰልጠን መንፈስ በግለኝነት ደብር በከርቤው ሲታጠን በሐሰት ሲወደስ ብዙ እንደተረዳን ብዙም እንደገባን በሐሰት ወሬ ጥምጥም ያወቀን መሰለን። በሕዝብ ስልጣን ላይ ስናዝ ያለ ኀፍረት ስንነጥቅ ስንሰርቅ ስንቀማ የሰው ሀብት የተፈጥሮ ድንበር የማንነታችን ሲፈርስ ደረባው በገዛ ስራችን መጪው ሁሉ ነገር ድብልቅልቅ ማለቱ ነገር መቀየሩ ሊጠፋን አይችልም ሕግ ደንብ መሻሩ አበባዬ ፍቅሬ እያሉ ከላይ ውስጡን በእንቁጣጣሽ በቁመና ጣይ ሸሽጎ ሰውሮ የሆድን በሆድ አበባዬ ፍቅሬ ብሎ መቀለድ ጠፋች ሲላት ጠላት እንዳደይ አበባ ድንገት ብቅ ስትል ከምን ጉድጓድ ልግባ የሚል ከጂታ ጋይ ትግል አታውቀውም ነውና አስመሳይ ለሰው ደስታ ነው ምድርን ልታስጌጪ ቆይተሽ ቆይተሽ ጠፍተሽ የምትመጪ ብሎ ማለት ትቶ ሞታለች እያለ ሕዝብን አሳስቶ እንደ ምናፍር ከመሰሎቹ ጋር አሉባልታ አውክቶ ትግል ነጻነቴ ባልተገራ አንደበት ሲቦጫጭቁሽ በለመደጃቸው ሲቀነጥሱሽ መጣች ቀረች ሲሉ በሐሰት ወሬያቸው ታላቢ ሊያበዙ ሰው ሲያደናግሩ በጎፍላ ምስላቸው አራት አይናነትሽን ደብቀው ሲጓዙ በትደርሺ ጊዜ ደንዝዘው ፈዘዙ። አይችሉም ሊደምቁ ሊያምሩ ባንቺ ወርቅ በመዳብ በነሐስ አፈር በመስረቅ እንደ ጸበለሱ አዳም እንደዋጠው ከጉሮሮው ላይ ነው ሌባ የታነቀው። የገላጋይ መንጋ ገለል ሲል አፈናው የበላውን ሁሉ መጥፋቱ አይቀሬ ነው። ሕይወት በምድር ላይ ምድርም በሰዎች ላይ ጥገኛ ሆነው ለብቻ ተጉዞ ለብቻ ተራምዶ መድረስ ዘበት ነው። ሰው ለምድር አፈር ምድርም ለፍጥረቱ የተሰጡ ሆነው እኮ ነው ሰብላሲው ተውሳኩ መብዛቱ ሰው ለማንነቱ መታወቂያ ሲያድል አሞራና ቁራ ከየት ክልል ይባል አራዊት እንስሳው ከይዞታው ውጪ መቼም ሆኖ አያውቅም በሰው ወርቅ አጊያጭ ትግል ከልብ ነው በሕዝባዊው መንደር እዩኝ እዩኝ ማለት አያሻም ለተግባር እንደዚህ ነው ትግል ድምጥን ጥፍት አርጎ ውስጥ ውስጡን ጠላትን ቀይዶ ሰንጎ ወሬ ሳያበዙ ሳይሞዳመዱ ከህዝብ ጠላት ካዋዢዎች ማዕድ የማዋዣ ምሳ ሳይበሉ እራት ቆፍጠን አርጓ ሞትን ትግል እንደዚህ ነው መሻት ነጻነት በእውነተኛ ፍቅር ከድሃ ወግኖ በራሱ ቃል ኪዳን በህዝቡ ተማምኖ የማይበርድ ትግሉ በጠላት ልፈፋ በውሃ ክለሳ በወሬ በዛቻ ፍሙ የማይጠፋ ቀንዲሉ በትውልድ የተቀጣጠለ ጥርሽ ብርሽ ማይል ተግቦግ ያላለ በብርድ የማይጠፋ በሙቀት ያልጋለ ትግል ማለት ይህ ነው ለሐቅ ለእውነት ፍሞ ያልከሰለ የህዝብ ጠላቶች አንገትን ሊያስደፉ ትግልን ሊያኮላሹ ቢጠሩ ቢለፉ ኢህአፓ ወተት ነው እንደ እርጎ የተናጠ አጓትም አሬራ ቅቤና ይብ ሆኖ ጠቃሚውን ይዞ ቆሻሻን የለየ እንፋሎታትን ነው መምጫው አይታወቅ የሚባልለት ኢህአፓ መንፈስ ነው የትግል ጽናት